ሄሎ ሄሎ ናታኔል፣ አቤት።
ሰላም ናታኔል፣ እንዴት ዋልክ? ገነት ከላይን አዲስ ነው የምደውልህ።
እሺ እሺ።
Quick ነገር ፈልጌ ነው ናታኔል። የስካይፕ account አለህ እንዴ? ወይም ስካይ- ስካይፒ ስካይፕ or ስካይፒ
የምን የምን ስካይፕ ወይም ስካይፒ account አለህ?
አዎ አዎ፣ ስካይፕ አዎ አለኝ። አዎ።
እ፣ በቃ ካለ እ፣ link ኡን ትልክልኛለህ። ስትከፍተው እሺ።
ልክ- link ኡን ታገኘዋለህ እና እሱ link ብትልክልኝ አሁን ፈልጌው ነበር ለሳፒያንዛ ዩኒቨርሲቲ።
ለምን ለምን ዩኒቨርሲቲ?
ሳፒያንዛ Okay okay።
እሺ።
እ- በቃ አሁን ላክልኝ።
ላክልሽ?
አዎ አሁን ላክልኝ።
ስካይፕ ቴሌግራም ላይ ላይ ከፍቼ ሳየው ማለት link አለ። እሺ ስትከፍተው link ኡ ይመጣል። እንደ ማንኛውም page ማለት ነው። ስትከፍተው link ኡ ይመጣል። Link ኳን copy አድርገህ ቴሌግራም ላይ paste አድርግልኝ። Live ምናምን ምናምን እያለ የሚጀምር ነው።
ኦ እሺ። እ፣ ምን እንትን ነው interview ነው?
እ፣ ለእሱ ፐርፐዝ ሊሆን ይችላል የፈለገው እም፣ ኖቲፊኬሽን ነው እኔ የፈለግኩት እና አማራ ያስቀምጥ ብሮ የሚሻለው ስካይፕ ይሆናል ብዬ ነው እና እሱን ብትልክልኝ ደስ ይለኛል።
ኦ እሺ እሺ ኦልራይት፣ እሺ እሺ ናታኒ መልካም ቀን ይሆንልህ።
እሺ፣ ቴሌግራም ላይ እጠብቃለሁ። ቻው።
አ- እሺ ኦልራይት፣ እሺ